Hello
አቤት አቤት።
ሰላም ጤና ይስጥልን። ቴሌ ነው።
መስፍን እባላለሁ።
ምን ልርዳዎት?
እ እዚህ የቴሌ ብር አጠቃቀሙን እዚህ ጋር SMS ለማስራት ነው። እንዴት ነው የምንጠቀመው?
ለቴሌ የቴሌቪዥን
አዎ የቴሌ ብሩን እንዴት ነው የምንጠቀመው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውላሉ። መጀመሪያ
እ እ፣ አንድ ቁጥር ላይ ለመመዝገብ
እ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ መጀመሪያ።
እሺ ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጠቀሙት።
እሺ። ከዛው አንድ account ብሩን ይፈልጋል አይደል?
በድረገጽም ገብቶ መጠቀም ይችላሉ። አዎ daily ከሆነ ሁለት ብር ይቆርጣል። ትኬት ይሰጡታል። በትኬት game ኦችን ይጫወታሉ ማለት ነው።
እሺ በቃ እስቲ ሞክራለሁ።
እሺ ሞክረው፣ ድ- ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ እሺ፣ እደውላለሁ።
እሺ